ጤና ይስጥልን። ቤስት ቤት ረዲት ነኝ የምንረዳው
ሰማ በዚህ ቁጥር ወደ ቴሌ ብር cash out አድርጌ ነበር እና አሁን confirm አድርጋችሁ ነበር ግን አልገባልኝ።
የቤስት ቤት አሁን የደወልክበት ነው የቤስት ቤት ቁጥር?
አዎ እሺ check ላድርገው አንዴ። ስንት ብር ነው?
አምስት ሺህ ብር
እ ወደ ቤስት ቤት account ነው እሺ የተመለሰው። hello ወደ ቤስት ቤት account ነው የተመለሰው። አሁን ቤስት ቤት account ላይ ስንት ምንም አልነበረም አይደለ?
አዎ አምስት ሺህ ብር አለ። ድጋሚ ዊዝዶ ዘዘው። እሺ በቻፓ እዘዘው። ላግዘው። እሺ